ሀሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ሰላም ነው እግዚአብሔር ይመስገን። እንዴት አደሩ?
አለን አለን ይመስገን። ወጣቶች ችግር የለም አንተ በይ።
ምናምን አይ ወጣት ነኝ አንተ ማለት ትችያለሽ።
እሺ፣ እሺ አባት፣ እሺ፣ እሺ እ፣ ባለፈው ወጌሻን መሰልጠን ፈልጌ እሺ፣ ግን ሳይመቻቸ ቀረና እና ተውኩት። አሁን አልፏል አይደለ?
በኦንላይን ነው ይህ- በአካል መማር የምፈልገው?
አይ በአካል ነበር ነው የምፈልገው።
በአካል ቦታ የለም ሞልቶ ነው።
ሞልቷል አይደለ?
አዎ፣
okay እሺ። የሆነ ጊዜ ላይ እሺ እንትን Donkey Tube ን subscribe የሚያስደርግ ምናምን በዚህን ሽልማት የሚል ነገር ነበር። እሱ አይነት ነገር አሁን አለ እንዴ?
አቁሙ ነው አቁማ መጀመሪያ ላይ ነበር። አሁን fake ነው፣
ምንም የለም።
ምንም የለም። አዎ፣ ውሸት ነው።
እሺ ስራ አጥስ ምናምን ጠፍቶ የሚንገላታ ምናምን እንትን አትሉ ምን አሉኝ?
ስራ አጥ የሆነ ሰው
ቅጠር ስራ ፈልገን ነው ለመቀጠር እ እንደዚህ አይነት ቦታ ምናምን አይኖራችሁም?
እንጃ።
CV ምን ላይ ላስገባው ነው የጨረሱት?
እ ምን ላይ ነው የጨረሱት?
ኢኮኖሚክስ
ምን ላይ ነው መስራት የምትፈልጉት እኛ ጋር?
እ ለምሳሌ በፋይናንስም ሆን ብቻ ማን በማንኛውም ክፍት ቦታ ካላችሁ እ አ- አንዴ ጠብቀኝ፣ እ
ጠብቀኝ አንዴ አባት እሺ
ስም ማን ልበል?
ዳንኤል
ዳንኤል አ
ዳንኤል ማን?
ማሙዬ
ማምዬ አ ማሙዬ
ማለት ነው።
ዳንኤል ማሙዬ
ድምጽ ያስተገባል። መስመር ላይ ነው አባ።
እ አ ቆይ እስኪ ምናልባት ከቦታው ሊሆን ይችላል። hello
እሺ ፋኔል ማን አልከኝ?
ዳንኤል ማሙዬ ነው ያልኩሽ።
እሺ አይሰማም?
ስልክ ንገረኝ። ዜሮ ዘጠኝ አርባ ሁለት አርባ ሁለት
ሰላሳ ሰባት ዘጠና ሰባት